এটা এটা
ጤና ይስጥልን ደንበኛችን ተቋረጠ። ይሰማል?
አብሬት የትራንስፎርማሽን ገመድ ተበጥሶብ ነበረ።
ቲን ነበሮትን ይንገሩኝ። ደንበኛችን ቲን ነበሮትን ይንገሩኝ። አይሰማም?
ድምፅሽ እኮ በጣም ተጠፋለሁ እማ። ሄሎ ሄሎ፣ ኧረ ሀገር ተጠፋ ነው ያለው